ለስብሰባ ሄዶ ስትልኝ ሸፈን
አሎ
አቤት ጤና ይስጥልኝ።
አብሮ ስጥልኝ። ምን እንሄዳው
ከእናንተ ከቻፓ ወደ ቴሌብር ብር ዊዝድሮ አደርጋለሁ ብዬ በስህተት ወደ እንትን ገባብኝ ወደ ቦቸራ
እኮ ቦርደር ከሆነ ቅድማ ታወጣለ ድርጅቱ ያሳውቁል።
እ?
ድርጅቱ የትኛው ድርጅት
ይልጡትልኝ። ይቅርታ ድምፅ ወስደቋል። ምን አለ
ቤስት ቢት ቨርቹዋል የሚለው ሰማንያ ስምንት ዜሮ አራት ይደውሉሽ